ሰላም ነው። በቻፓ ብዙ ዶር አድርጌ ነበረ እስካሁን አልገባም። ሁለቴ አሁን ቅድም ቅድም ከአንድ ሰዓት በፊት ሁለቴ ሁለት ሺህ እና ሶስት ሺህ ነው።
እሺ፣ የስልክ ቁጥር የደወልክበት ነው?
አዎ ሁለት ጊዜ ነው።
ጠብቀኝ።
አንዱን ዘጠኝ ሰዓት ላይ አንዱን እ
ከከረኝ እሺ
hello ጠብቀኝ አንዴ።
ሁለት ጊዜ ነው።
እ?
ሁለት ሺህ እና ሶስት ሺህ ነው። ሁለት ጊዜ ሁለት ሺህ እና ሶስት ሺህ ሁለት ነው?
ሺህ እና አዎ እሺ እሺ። processing ላይ ነው እና ለቻፓ እ?
አሳውቅልሃለሁ። processing ላይ ነው።
okay እስከ ነገ ይገባል። እሺ ይቅርታ